hello hello አቤት እናት
ይኸውልህ አባቴ እኛ እሺ በስኬቱ ዙሪያ ነው እንጂ ይሄኛው የትራፊክ እና የመንገድ ትራንስፖርት ጋር ነው ሄዳችሁ የምታመለክቱት። እዛው አዎ ማ ላንዲራ ሲቀለላችሁ እና ቀያሪ መኪና አሁንስ ምንድን ነው ማድረግ የምንችለው?
እሱን ማለት ነው እንትን ነው የምትሉት እዛ ላምበረት office አለ የመንገድ ትራንስፖርት ማለት ነው።
እሺ ትኬቱ ትኬቱ እጃችሁ ላይ አለ አይደል?
አላ ሁላችንም ይዘናል። አዎ።
እሱን ይዛችሁ ሄዳችሁ ታሳዩታላችሁ። እነሱ ወይ ሌላ መኪና እንትን ይሉላችኋል።
እሺ አመሰግናለሁ። እሺ።
እሺ እናመሰግናለን። እኛ። እሺ